ጤና ይስጥልኝ ቻፋ።
ሮቄ የምትልኝ ውዝድሮ አግቼ እስካሁን ድረስ አልገባልኝም ከቻፋ በምን ባንክ ነበር?
በቴሌብር
በደወሉበት ስልክ ቁጥር
አላልንም ዜሮ ዘጠኝ ዜሮ ዘጠኝ ሰማንያ ስድስት
ቅርታ ስንት አሉት?
እ ዜሮ ዘጠኝ ሰማንያ ስድስት ሀምሳ ሰማንያ ስድስት ሀምሳ ሀያ ሁለት ስልሳ ሁለት ሀያ ሁለት ስልሳ ሁለት ስንት አሉኝ? ይቅርታ ሀያ ሁለት ስልሳ ሁለት
ስንት ብር ነው? እ እ ሶስት መቶ ብር እኛ ጋር አልመጣም። እሺ የተጫወቱበት ድርጅት ጋር ደውሎ ይጠይቁ።
እኮ በዛ በቻፓ ነው ያደረኩት እዛው በ- በጃምቦ አዎ እነሱ ወደኛ ጃምቦዎች ወደኛ ስላላኩት ጃምቦ ጋር ይደውሉ። እሺ
ባት ምስኛ ዜሮ ዘጠኝ ሰማንያ አምስት ዜሮ ዘጠኝ ሰማንያ አምስት
ሰማንያ አምስት አስር አስራ አንድ አስራ ሁለት አስር አስራ አንድ አስራ ሁለት አዎ እሺ እሺ አመሰግናለሁ አለ